አይሰማኝም። ሶል ወይ ወይ መርሃዊ ደውላ ተጨቃጨቀች። በእናትህ በ ቅዳሜ ዕለት የተመለሰ ሽንኩርት አላት
መርሃዊት መርሃዊ አዎ። እና እንትን ነው አጠቃላይ ሰባ አንድ kg ነው ሽንኩርቱ። PDF ላይ ምናምን የለችም።
okay። እና ነገ ልክላታለና እምቢ አለች። ዛሬ መላክ አለበት አቮካዶ አለኝ የሚመጣ አለች።
አረ ኪሎ አይሞላም። በፍ ኪሎ ነው እኮ ሰባ አንድ ኪሎ ይሆንና አይሆንም ሰባ አንድ ኪሎ ነው።
በቃ ስለዚህ በቃ አይመጣላትም ማለት ነው። እሺ
ነገ እንደ- ለነገ ከፈለገች ሪፈንድሽ ሶርቻዎች እሺ።